ጸበል ያስፈልግ አቤት ጤና ይስጥልኝ።
ዶክተር አብርሃም ክሊኒክ ነው።
አዎ እሺ ደንበኛችን ከ ArifPay ነው የምደውልሎት።
ከየት?
ከ ArifPay ነው የምደውልሎት።
እሺ
ረዲት እባላለሁ። የእርስዎን ስም ማን ልበል?
አ፣ የት ነው ያልሽኝ? አላወቅኩትም።
ከ ArifPay ነው የምደውልሎት።
ከ ArifPay
ምን ማለት ነው? አላ- አላወቅኩም።
ArifPay ሰሙታል?
hello፣ አቤት?
ደንበኛችን
አቤት ይሰማኛል። አዎ።
ከ ArifPay ነው የምደውልሎት።
እሺ
ArifPay አቤት፣ እሺ።
ሲጠቀሙ ነው አይደል?
አርስቲ ምንድን ነው? አልገባኝም። አላወቅኩም።
ArifPay
አላወቅኩም።
እሺ አሪፍ ያው የ እ የመክፈያ ዘዴ ነው። ደንበኛችን POS ና gate እናስጠቀማለን።
okay ሀ የ POS ኡ ነው እንዴ? okay እሺ፣ እሺ።
አዎ አይ ስሙን አላውቀውም። sorry ማለት እኔ ያው ከእናት ባንክ ጋር ተነጋግረን ስለሆነ እየተጠቀምን ያለ ነው። አላወቅኩም።
እሺ እሺ ደንበኛችን transaction እያሳየን አይደለም እና ምናልባት ያጋጠማችሁ ችግር ካለ ለመጠየቅ ነበር።
በእናት ባንክ በኩል የገባው ነው።
አዎ
አይ ግብይት trans- ሲደረግ ወደኛ system ይገባል ያሳየናል እና እሺ እ አልገባም።
ትንሽ ግብይቱ ቀንሶብናል። ለዛ ነው ያጋጠማችሁ ቀንሷል ነው እንጂ አይ እየተጠቀምን ነው። ዛሬም ተጠቅመናል።
እየተጠቀሙበት ነው።
ካርድና ሄሎ
ማን ደንበኛችን? ሄሎ።
አቤት ይሰማኛል። ያው እየተጠቀምንበት ነው ብለውኛል።
እሺ ትንሽ transaction እያሳየን አይደለም፣ ለዛ ነው። ገቢውን ምንም- ደግሞ አሪፍ ፔ የሚያገኘው ከ transaction fee ስለሆነ እ wallet ም ስለሚያስጠቅም ለ customer ኦቻችሁ wallet እንዲጠቀሙ ወይ ደግሞ በ ATM ካርድ እንዲከፍሉ አበረታቷቸው።
okay እሺ እሺ። እነግራቸዋለሁ።
እሺ እናመሰግናለን።
እሺ ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ መልካም ቀን ይሁንልዎት።
thank